ሄሎ ናት። ሄሎ ሁሉ ስፖርት ባኮ የምንለደው አ ባለፈው ልኬልሽ ነበር የትራንዛክሽን ምናምን ብለሽኝ።
ቴሌግራም ላይ ነው።
አ
በዚህ ስልክ ነው የላኩት።
አ በዚህ ስልክ
ከቴሌ ብር የተላከለት ትምህርት ይላኩልን።
ከቴሌ ብር ምንድን ነው የተላከልኝ?
deposit ገና ያደረጉት ሰ- አይደለ?
አዎ ገ- no no withdrawal ነው ያደረኩት withdraw ከሆነ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩ።
እኮ ልኬልሻለሁ እኮ ሁለት ፎቶ አያይዤሻለሁ።
አላውቅም። ይሄ- ይሄኛው ቤት history ነው። እኛ ከ transaction history ነው ያልነው።
እሱማ ሳይገባ እኮ ነው ታዲያ የተቋረጠው።
እዛ ላይ ሁሉኛው የትኛውን transaction እዛ ላይ ይቀመጣል። ከዛ ላይ ፎቶ አዎ፣ ያንሱና ይኸውልሽ በቴሌግራም ነው።
ይላኩልን።
ይኸውልሽ እናት አምስት ሺህ አምስት መቶ ምናምን ነበርና አራት ሺህ ብዬ ቀንሼ ላኩት።
እኮ transaction history ላይ ከዛ- bank transaction የሚለው transaction ስልኩና- እዛ ላይ እኮ ነው ታዲያ ቆ- አየር ላይ የቆመ ምልሽ
እኮ ወይ እዛ እዛ ላይም አልገባም። ያኛው ከሁሉ ስፖርትማ ተቀንሷል። ከዛ እኮ በኋላ ያው- transaction history ላይ የ- ደንበኛችን ያዳምጡኝ። ከ transaction history ላይ ባንክ አዎ።
hist- bank history የሚለው ውስጥ ይገቡና ከዛ አዎ።
ላይ አሁን አልገባልኝ የሚያሉትን አራት ሺህ ብር ፎቶ ያነሱና በቴሌግራም ይልኩልናል። እዛ ወደ ቴሌ ብር ገባም አልገባም እዛ ላይ የትኛውም transaction ይቀመጣል። ከሱ ላይ ፎቶ አንስተው እንዲልኩልን ነው የፈለግነው እኛ።
ቴሌብር ላይ
ሁሉ ስፖርት account ዎ ውስጥ ይግቡ። More የሚለው ውስጥ ይገቡ፣ transaction history የሚል ይመጣል።
እሺ፣ transaction history transaction more history ውስጥ ይገቡ፣ bank transaction የሚል ይመጣል። አሁን አልገባልኝ እሺ፣ የሚያሉትን አራት ሺህ ብር እዛ እሺ።
ላይ ያገኙታል።
እሺ እሺ